Hello.
አቤላ
ወይ አቤላ
ወይ ሁራ ነኝ ውዴ።
እ በቃ እሺ።
እየጨረስኩት ነው። እሺ
እሺ በቃ ነገ እንጀምራለን። አስራ እዴ አምሻል እንዴ ተረከነ። በቃ አሁንማ
አይ አባቴ thank you።
ሁለቱም ከፈተውና አዎ
ሁለቱም ሰራች።
ጀምራል። አዎ አይ
ጀምራል።
በቃ መልካም ስራ አባት።
እሺ thank you።
ይመች ችግር የለው። ስልኬ ዝግ ሆኖ ነው። እሺ እሺ ያው ትሞክርኩም ባለ እምቢ አለኝ። ትላንት የላክሽልኝ ነው ከ user ኡ እንትን password እና እንትን አዎ አዎ group ላይ የተላከው።
አዎ እሺ እሺ ብሩኬ በጣም አመሰግናለሁ። እሺ አረ ችግር የለውም። ጣጣ የለውም።
እሺ ደውላለሁ በቃ እሺ አባቴ ችግር የለውም።
አንድ ጀለስም አለች የኔ ሌላ company ላይ እየሰራ ያለች አ እና አሁን ነገ ስራ መቀየር ይፈልጋል እና
በቃ ከማን ጋር ምናምን አውሩና ምናምን እዛ አበባም ስላለች እንትን በቃ በሉና ያለውን ነገር የፋይናንሱን ነገር እንጨርስና እኔ እናንተ አንቀይርለትም ችግር የለውም። እሷ ግዴታ ነው አማን ጋር መሄድ። አሁን እኮ እኔም የቤተሰብ አባሎኛለሁ።
አረ ችግር የለውም። ሰማንያ ስምንት ዜሮ አራት ላይ መደወል እኮ ነው።
እኮ በቃ እሺ እንደዛ ተፍተፍ እናደርገዋለን።
እሺ አባቴ መልካም ስራ ይመችሽ።
እሺ ብሩኬ ቴንክ ዩ እሺ